ሂሩትን አሎ ሰላም፣ እንዴት አረፈ?
አለን አለ እንዴት አለ? አስር ሺህ ዶላር አድርጌ ነበር አልወጣ አለኝ።
እሺ አንዴ ጠብቅ።
እሺ
ለመስጠትን በሽታዬ ትቤት ነው የሚለው ሰላም ዊዝድሮዋል አድርጌ እምቢ አለኝ እና ነበረ ደረስ እ መች ነበረ?
አሁን
ስንት ብር ነው?
አስር ሺህ ብር እሺ የቤስት ቤት ስልክህን ዜሮ ዘጠኝ አስራ አንድ ዘጠኝ አስራ አንድ ሀያ አምስት ሀያ አምስት ዘጠና ስድስት እሺ ስልሳ አራት ስልሳ አራት አንዴ እሺ check ያደረኩልን እሺ ችግር
እሺ ቴሌብር account አስራ አንድ ሀያ አምስት ዘጠና ስድስት ስልሳ አራት አዎ
confirm አድርጌልሃለሁ ገብቶልሃል እሺ እሺ አመሰግናለሁ።
ስለደወሉ እናመሰግናለን መልካም ቀን